hello ሰላም ማይ፣ እንዴት ዋልሽ?
እግዚአብሔር ይመስገን። ሰላም ዋሉ።
እግዚአብሔር ይመስገን። ደህና ናችሁ?
አለን እግዚአብሔር ይመስገን።
የጓደኛዬ ልጅ ለማስመዝገብ ነበር።
እሺ እድሜሽ ስንት ነው?
ድሮ አራት ዓመት አልፏታል።
እሺ የእርስዎን ስም አልበል።
ቅድስት
ቅድስት ማን?
ሌው
ስልክ ቁጥር ልስጥ። ቅድስት ዜሮ ዘጠኝ
አስር አስር ስልሳ ሁለት ስልሳ ሁለት ሰባ አንድ ሰባ አንድ ሀያ አራት ሀያ አራት እሺ ቅድስት የህፃኑ ስም ማን ይባላል?
አሜን አዲሱ ሴት ናት።
እሺ
አሜን አዲሱ እሺ እሺ ቅድስት የህፃኑ እድሜ ስንት ነው?
አራት ዓመት አልፏታል ጥቅምት ላይ እሺ አድራሻ የት ነው?
እ?
አድራሻዋ የህፃኑ አድራሻ አድራሻዋ ልደታ መኮንኖች ሰፈር
የህፃኑ ቤተሰብ ስልክ ይኖርሻል?
ስልክ የቤተሰቧ ስልክ አሜን
እም፣ በቃሌ ቆይ ቆይ ችግር ቆይ የለውም።
ጠብቂ።
እሺ
እሺ አትዝጊው።
እሺ አባዬ ወይ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሁለት
ዜሮ ዘጠኝ ዜሮ ሁለት አርባ ስድስት
አርባ ስድስት
አርባ ስድስት አርባ ስምንት ዘጠና አምስት አርባ ስምንት ዘጠና አምስት
ስልኮ ተቆራረጠ። ይቅርታ
ዜሮ ዘጠኝ ዜሮ ሁለት
በአንድ እሺ እሺ ዜሮ ሁለት
አርባ ስድስት አርባ ስድስት አርባ ስድስት እሺ አርባ አርባ ስድስት ስምንት
አርባ ስምንት ዘጠና አምስት
ዘጠና አምስት እሺ እናመሰግናለን፣ እንደውላለን።
እሺ እሺ መልካም ቀን መልካም